hello ሰላም ጤና ይስጥልኝ ቤስት ቤት
አዎ የሆነ deposit
እሺ
ዛሬ አሁን ቅድም
ከዛ ስንት ብር ነው
ሰባት መቶ ብር በሲቢኢ
እም?
በሲቢኢ ቁጥሩ ልንገርልህ አዎ ዘጠኝ አስራ አምስት እሺ ሰባ አምስት እሺ
ዜሮ ዜሮ እም።
ዘጠና ስድስት አንዴ ይቅርታ አድርገምልኝ ዜሮ ዘጠኝ አስራ አምስት አይ ዜሮ ዘጠኝ አስራ አምስት እኮ እ፣
ሰባ አምስት እሺ ዜሮ ዜሮ ዘጠና ስድስት
ስንት ብር ሰባት መቶ
መቼ አደረግከው ቅድም በሌላ account ወስጄ ያው account ኡ message ኡ ገባ፣ ለእኔ ግን አል- አልገባልኝም።
ሰባት መቶ ብር አዎ
አንዴ ቆይ ጠብቀኝ ምን ታደርግልኛለህ መሰልክ ከሲቢ እሺ።
ብር ነው አይደል ያስገባኸው አዎ አዎ ከ CBE ብር የተላከልን ገብቶልሃል አሁን ያው ቤስት ቤት ላይ እሺ እሺ check አድርገው ካልሆነ ደውልልኝ እሺ